ሄሎ
ጤና ድል እንዴት ናቸው?
እግዚአብሔር ይመስገን።
አለን ሎንግ ቤዛ አይቼ ነበረ። አሁን እንትን ላይ ቲ- ሚዲያ ላይ
ሁለት ሺህ ስንት ነው ያዩት?
ሁለት ሺህ ዘጠኝ
አራት ነጥብ አምስት
አራት ነጥብ አምስት
ኦኬ አልተወደደም። ድርድር አለው አራት ነጥብ። የተወሰነ
እህ እ?
የተወሰነ አለው
እኮ ስንት ነው ባንክ ስንት ነው ባንክ የሚመቻቸል ምናምን ብላችሁ
ባንክ አንድ ሚሊዮን ይወጣል።
አንድ ሚሊዮን ነው ባንክ የሚያመቻቸው።
አዎ
እሺ የት ነው office ኣችሁ? የት ነው?
እኛ መስቀል Flower እና ፓስተር እንገኛለን። ሲመጡ ይደውሉልን።
እሺ
ዱሪ ሜሻ ወይ ቆዳ ወይ ፖስታር አናርቤቱ ወለቴ ኖኪ እንጅራዳ ሹቤርቺ
ኧረ ተው አንተ አትፍቱ። ቆይማ እንዳትፍቱ። ቆይ መኪና ይምጣ። እዛው ላይ ዙሮ ዙሮ በኋላ ታየዋለህ። ስማ